ጤና ይስጥልኝ አሪፍ ብሄር ወዴት ነው እባክዎ የምንወርደው? ጤና ይስጥልኝ።
ካብ ቴሌ ብር ኣካውንት ናብ ፉል ስፖርት እትእየ ነይርና ፉል ስፖርት ኣካውንት
እያስተላለፉ ነበር
አ
ወደ ሁሉ ስፖርት ወይስ ከሁሉ ስፖርት እያስተላለፉ ነበር?
አይ ከቴሌ ብር ወደ ፉል ስፖርት
እሺ ደንበኛችን ሙሉ ስሞትን ይንገሩኝ?
ሳሙኤል ገብረማርያም ሳሙኤል
ገብረማርያም
እሺ በዚህ ቁጥር ነው የሚጠቀሙት?
አዎ አዎ
እሺ አመልክተው ነበር ደንበኛችን ቴሌግራም ላይ ልከውልናል።
ስልክ ቁጥሩ እንዴት ነው እ፣ ስንት ነው እንዴ
ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት
አስራ ሶስት ዜሮ አንድ ሀምሳ አምስት
ዜሮ አንድ አምሳ አምስት ይሄማ አጥቼው እኮ ነው ከቴሌግራም እሺ ከኛ በኩል መልእክት እንልክሎታለን።
አዎ
መልእክቱን ሲያዩ እ፣ ያስተላልፉልን ደንበኛችን ከስር ስልኮትና ስሞትን ያስቀምጡልን።
እሺ እሺ እሺ መልካም ምሽት ይሁንልዎት።